Hello ሰላም ጤና ይስጥልን።
እንትን ነበረኝ ቴሌዊ
እሺ ለመጫወት ነው።
ተጫውቼ አሸንፌ እንትኑ አልደረስም።
ምንድን ነበር ያሸነፈሽ?
መሽከርከሩ
እኮ ምንድን ነው ያሸነፉት?
እንትን አምሳ ብር ነበር።
እሺ ይገባልዎታል። አልገባልዎትም?
አዎ አልገባም። ትንሽ እኮ ቢጠብቅ የለም። በቃ ስምንት ዜሮ አራት አድርጌ ብጠይቀው በቃ ዜሮ ነው።
እሺ እስቲ ስልክ ቁጥሮትን ንገሪኝ። በዚሁ ነው እኔ እ በዚሁ ስልክ ቁጥር ነው?
አዎ በዚሁ ነው። December ሶስት ነው። ሁለት ጊዜ ሀምሳ ሀምሳ አሸንፌ ማለት ነው። አልመጣልኝም። ዜሮ ነው በቃ።
እሺ ቼክ አደርግልዎታለሁ።
አየሁ